Hello ጤና ይስጥልኝ ቤት
ሰላም ናት።
እግዚአብሔር ይመስገን።
እንትን ብርን ከቴሌ ብር ወደ ቤት ቤት አስገብቼ ሁለት መቶ ብር እንትን አልልኛል።
እ ከቴሌ ብር ወደ አንድ- ቤት ቤት አስገብተህ ብር አልገባም በሌላ ስልክ ቁጥር ማለት ነው።
እሺ፣ message ኡን ላክልን። የቴሌ ብር message ደርሶሃል አይደል?
አዎ ቻፓ ምናምን ነው የሚል እ ቻፓ ምናምን ነው የሚለኝ
እኮ እሱ message ላክልን። እሺ፣ ቴሌግራም ላይ
እ በቴሌ ምንድን ነው ስሙ? ቤት እሺ፣ ልንገ- ልንገርህ ቁጥር
እሺ ዜሮ ዘጠኝ ዜሮ ሶስት
ዜሮ ዜሮ ሶስት
አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት
ሰባት አርባ አዛስ እዚህ ላይ ይሄን save አድርገውና ቴሌግራም ላይ እ እዚህ ላይ መጥ- ላከው ሜሴጁን። እሺ፣
እሺ እሺ
እ